እንጃ
ይስጥልኝ።
አብሮ ይስጥልን። ሄሎ መስመር ላይ ያሉ
አርስቤ የነበረ ፎስ
ምን አሉኝ?
ፎስ ትላንትና ሰርተነዋል ብሎኝ ነበር። ይስጡት አይስጡት እኔ እንጃ ብቻ አልሰ- የሰሩት እንትኑን ነው ፎ- እንትኑ ማ- እንትኑ ኤቲኤሙ ብቻ ነው የሚሰራው።
እሺ ትናንትና መጥቶ ነበር። እኔ አልነበርኩም፣ ሰጥቻቸው ነበር የሄድኩት።
እሺ።
ግን እየ- እየሰራ አይደለም አሁን።
ATM ኡ ብቻ ነው የሚሰራው፣ wallet አልሰራ ATM ኡ ብሎት ብቻ ነው።
አዎ፣ ATM ኡ አይሰራም። አዎ፣
በዋይፋይ ሞክረውታል። wallet WiFi ሲሆን የለም።
በ WiFi WiFi የለኝም።
እሺ። አንዴ መስመር ላይ ጠብቁኝ።
እሺ
እሺ። ደንበኛችን መስመር ላይ ያሉ አላ
የ company ዎትን ስም ይንገሩኝ።
Memories Mini Market። Hello ሰማሽኝ?
አዎ ሰምቼዎታለሁ።
እሺ፣ Memories ሚሞሪስ Mini Mini Market።
Market። አዎ
እሺ ደንበኛችን wallet ሲሆን በዋይፋይ ይፈጥናል እና ም።
ምናልባት በስልክ data ወይ አብርተው በ hotspot ሞክረውታል።
አልሞከርኩትም።
wallet ሲሆን ሶስት ቀን በዋይፋይ ነው ሶስት ቀን ይፈጥናል።
ነው ምናምን ላይ መስጠት አቁሙ። ሶስት ቀን ነው ከዛ ምናምን።
በፊት በ data ፈጣን ነበር ይሰራ ከዛ- ነበር።
ከዛ በፊት በ data እየሰራ ነበር። አሁን የለም ምንም አይሰራም እንዳለ
እሺ ደንበኛችን ጉዳዩን ወደሚመለከተው አካል እናስተላልፍሎታለን። ያው በአፋጣኝ መጥተው ያስተካክሉሎታል። እሺ እናመሰግናለን። መልካም ቀን